hello ሰላም ጤና ይስጥልኝ። ከቢጂአይ ነበር መደውሎት፣ አሁን ደውለው ነበረ።
አዎ
እሺ ሙሉ ስሞትን በድጋሚ ልጠይቆት ነበረ።
ትንሽ
አዎ አሁን ደውለውልን ነበር አይደል? ሀና ግሮሰሪ።
አዎ ደውዬ ነበር። አዎ እሺ ሙሉ ስሞትን እየመዘገብኩሎት በመሀል ስለጠፋ ነው። ሙሉ ስሞትን በድጋሚ ጠይቆት።
እ፣ ማስረሻ ተስፋ
ማስረሻ ተስፋ።
አዎ እሺ ደንበኛችን እናመሰግናለን። ይሄ ለማረጋገጥ ነው የደወልኩት።
እሺ፣ እሺ።